Hello ጤና ይስጥልኝ ችብችብ ያስጥልኝ እንትን እየመጣ ነው። ድንገት ስልኬ እምቢ ካለ ብዬ ነው።
ምን ስልክ ነበር
ስልክ ነበር check ላድርግ።
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሀምሳ አርባ ስድስት አስራ ዘጠኝ
ትናንትና ነው የታዘዘው። እሺ አዎ ዛሬ ይመጣል። የእርሱ
እና አለም ባንክ ላለ
location ኑን check ላድርግሎት አንዴ ጠብቁ። አዎ አዎ አለም ባንክ ነው። ልክ ነው፣ location ኑ ልክ ነው።
ስልክ ቁጥሩ የሹፌሩ ስልክ ቁጥር የለ እሺ ቆይ እ፣ መልሼ ልደውሉት ከቢሮ ቀበላቸውና እደውልዎታለሁ። እሺ እሺ